ሄሎ ጤና ይስጥልኝ።
አብሮችልን ምን ልታዘዝ?
ብር ይቆርጥልኛል። ብር ፌልክስቴም
እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና ሰባት ቁጥር ተጭነው ስድስት ቁጥር ተጭነው ይቋረጣል።
ዘጠኝ ሰማንያ አምስት
ኮኮብ ዘጠኝ ሰማንያ አምስት
መሰላል አዎ፣ ከዛ ስድስት ቁጥር ይንኩ
ይቆርጥልኛል።
ይቋረጣል። አዎ
እሺ ቴንክ ይወርተምሽ